hello
አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም ነው። ማን ነው?
አለን እግዚአብሔር ይመስገን።
የሲአርቴን ማሽን እንትን እሺ።
ለማውጣት ነበረ፣ ወራዊ ምንድን?
ጆርናሉን ለማውጣት
የት ነው ያለው ማሽን?
እዚህ መርካቶ።
እ- እጅ ላይ ነው።
አ- አ አይደለም፣ እ፣ ኮዱን ንገሪኝና በዛ
የምን summary ለማውጣት ነው?
ወራዊ አይ ጆርናል አሁን Excel በ Excel ስሩ እኮ ተብሏል እዛ ገቢዎች። ስለዚህ እኮ እዚህ እያንዳንዱ ጆር- ሽያጭ የሚገልጽ ማለት ነው።
ጆርናልማ ማሽንንና ደ- ማሽንን እና መታወቂያንና ስምንት መቶ አምስት ብር እና ሲዲ ገዝተህ ይዘህ መጥተህ እዚህ ነው የሚነበብልህ። እዛ የወር እኮ ነው።
ይነበባል እኮ የወሩ እኮ ነው።
ነው።
ስራ ከጀመርክበት እስከ ዛሬ ወይም ትላንትና እሑድ እስከሰራህበት ድረስ ነው ሙሉ እን data ው የሚያነብልህ። ማሽን የወር ምን አይነት ምናምን ነው? ዋሰማዊ በጥቁሩ ነው።
ሲያ- ሲያርቴን አዎ፣ ሙሉን ነው የሚያነበው እሱ ዳታ እሱ ማሽን እኮ ስራ የወር ማውጣት አችልም። አሁን ከሁለት ሺህ አስራ የወር- የወር በሰመሪ ማውጣት ትችላለህ። ሰመሪ ተመሪማ አንተ ግን ዝርዝሩን ያወጣም እያንዳን- እኮ አይደል?
እያንዳንዱ ዲቴል ሽያጭ ለማየት- ማለት ነው።
ለማን ለማን እያንዳንዱ ግለሰብ ሽያጭ ተሽጧል የሚለውን ለማየት ነው።
አዎ፣ አዎ።
እንደዛ ደግሞ አያወጣለም። እዚህ መጥቶ እ።
ካልተነበበ አዎ፣ ኧረ እውነት ምን ምንድን ነው የሚያስፈልገው?
ማሽን ሲዲ ም።
ስምንት መቶ አምስት ብር እና መታወቂያ
ማሽን ሲዲ
ማሽን እ፣ CD?
CD
መታወቂያ እና ስምንት መቶ አምስት ብር
ስምንት መቶ አምስት ብር ማሽን እንጂ በቃ እዚህ በእንትን አሁን የእኔ ሲዲ?
አሁን ማሽን አለ ሌላ ማሽን አለኝ አሁን አዎ፣ ገላ-